ሄሎ ሄሎ
እንዴት ነህ?
ሰላም፣ እግዚአብሔር ይመስገን።
ሰላም ነው?
አለን አለን።
ሰሞኑ እናንተ ጋር ቺፕቺፕ ስኳር አዝዤ ነበርና እሺ
ልኝ ብለው
እ አልደረሰውትም product። hello ድምጾች እየተቆራረጠ ነው ደንበኛችን።
አልደረሰኝም።
okay እሺ፣ ስልክ ቁጥር ይነግሩኛል፣ check ላድርግሎት።
ዘጠኝ አስራ ሶስት 13
አርባ ዘጠኝ
49 ሰማንያ አምስት
8503
ሰማንያ አምስት ዘጠና ሶስት
እሺ እሺ፣ ወንድም አገኝ ነው የሚለው። እሺ አዎ፣ status ኡ accept አልተደረገም። ትንሽ የ product እጥረት ስለነበረ ነው። እ ሲገባ ይላክልዎታል። እ ይታገሱና ትንሽ
ከሌለ እ አዎ ልክ ነው። አዎ እ አ- አሁን out of stock እንዲል ተደርጓል ሲስተሙ ላይ። አሁን ከዚህ አሁን በቅርቡ ነው የተጀመረው እና እ product ኡ ካለቀ out of stock እንዲል ተደርጓል። አሁን ይሄ ቀደም ብሎ ስላዘዙ ነው። በጣም ይቅርታ። እኔ complain ሊያስገባሉት እና እ በፍጥነት ዘ- ነገ ከገባ ነገ ቶሎ እንዲመጣሉት አደርጋለሁ።
አይ፣ ሁለተኛ ሰው ነው። እንደዛ ብላኝ ያው ሁለት ቀን ጠብኩኝ።
በጣም ይቅርታ።
ለምን
በጣም ይቅርታ። complain list ላይ እስከ ነገ ልጠብቅ?
complain list ላይ ስላልገባ ይሆናል። እ ነገ ታገሱንና ካልሆነ ወይ refund መጠየቅ ይችላሉ ከፈለጉ። ግን ያው ታግሶ እቃዎትን ብዙ ይሻላል ብዬ ነው።
እደውላለሁ።
በቃ እሺ እሺ።
እሺ